ሄሎ
ሌላው
ሄሎ ሰላም ነው ማዋ እግዚአብሔር ይመስገን።
ነገ interview አላችሁ እሺ
የት
እ ተፈትነሽ የነበርሽበት ጆኒር አፕ ወደ ቤት ማንፋችን አዎ
ስለዚህ ነገ ፈተና አላችሁ ሰዓት ጊዜ ስንት ጠብቀሽ ስንት ሰዓት ላይ
ስምንት ሰዓት ላይ ስትመጪ original documentation ከነኮፒው አድርገሽ ስምንት ሰዓት ላይ ትገኝ
እሺ
original documentation ሳትረሺ ከነኮፒው እሺ
እሺ
እሺ የቀበሌ ID ም ካለሽ እንዳትረሺ
እሺ